ጤና ይስጥልን።
አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን።
አለው አውቶማቲክ አባዱላ ፈልጌ ነበር። አለ አለን ቤተሰቦች አለን ሶስት ነጥብ ሶስት
ሶስት ነጥብ ሶስት ኦኬ።
እ
በባንክ የሚታችልኝ ይኖራል።
ባንክ አንድ ሚሊዮን ይወጣሉታል። አንድ ሁለት ነጥብ ሶስት ካሽ ከፍላሉ በባንክ ከሆነ
ሌላ የለም ወንድ ያለ
መረዳ ላይ የለንም። ድርድር ይኖረናል።
አዲስ ነው ይህ ያልለጠፈ ነው የለጠፈባት የለጠፈ እንትን ዶልፊን አይቼ ነበር እንትን አይቼ ነበር ዶልፊን አይቼ ነበር አሁን
ሁለት ስንት ሁለት ሰባት ነው ሁለት ሺህ አስራ አንድ
ሁለት ሺ- ሁለት ሺህ አስራ አንድ የለንም። ሁለት ሺህ አስራ አንድ የለንም። ሁለት ሺህ ሰባት አለን።
ሁለት ሰባት ስንት ነው እሱ?
አ
ስንት ነው
ሶ- ሶስት ነጥብ ሶስት ነጥብ ሶስት
ሶስት ነጥብ ሶስት okay እሺ
አሁን ለምሳሌ